እቴን ብትሰሙኝ ይኸው የታቤት ላለሁ በደል ደርሶብኝ እጮኻለሁ ችያለሁ ሰዎች ብትሰሙኝ ጭንቅላዋያችሁ የበደለችኝ ይኸው ልንገራችሁ። መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማት። ጩኸቴ ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴ ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ እኔ ስደክምላት እሷ እያጣለች ከትላ የሳቀይ ታፈስብኛለች ሌት ተቀን በማሰብ ምቾቷን ጠብቄች እያት ስኖር በጣም ትእዛዟን አጥብቄ ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ነገር ግን በጭራሽ መቼ ትጠግበና ይኸው ልትገለኝ ነው አብግና አብግና ጩኸቴን ብትሰሙኝ እኔ ነገርኳችሁ መበደሏን ትተው ሞክሩ ባካችሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው አቤት አቤት ላለው በደል ደርሶብኝ ጮኻለሁ ችያለሁ ጩኸቴን ብትሰሙኝ ይኸው